ወይ
ፍሬሕይወት ዱባለ ታደሰ ፍሬሕይወት ዱባለ ታደሰ አዎ ታደሰ አዎ ኧረ ተይ ታደሰ ልክ ነኝ ታደለ አይደል
እስቲ ቀሪው ላይ እኮ ነው የሚታይ ልክ ነው ቆይ አንዴ ቆይ ቀሪ የሰጠሽው ላልሻል እንዴ ሰዓት
ታደሰ ልክ ነኝ ዱባለ ታደሰ ፍሬሕይወት ዱባ- ዱባለ ዱባለ ፍሬሕይወት ዱባለ እ ታደሰ ፍሬሕይወት ዱባለ ታደሰ አይ ፍሬሕይወት ዱባለ ታደሰ አገኘሽው እንዴ አንቺ ብዛለ እ እሱ ላይ ማለት ከበደ ነው የሚለው አንቺ ታደሰ ነው የሚለው አትበልም እንደዛ ነው የሚለው እንዴ
ወይም ሰዓት ተሳስተናል ስሟል ማለት ነው የአባቷን ስም ተሳስቷል ማለት ነው ምንድን ነው የሚለው ታደሰ ነው የሚለው ወይ አንቺ ታደሰ ነው የሚለው ታደሰ እቺ ነች አክሊታ መጣሽ ቻው በያው ልክ ነው ሄና መጣሽ የእኛ ልክ ነው ቻው በያው ልክ ነው ጆሲ የቻው የሆነ ቦታ አብረን እንገኝ